ጤና ይስጥልኝ ሁሉ ስፖርት ነው ባኮ ልርዳው?
ወይዘሮ ሳረግ ብር አልገባልኝም እና
ቴሌግራም ላይ ልከዋል።
ልኬ ነበር ግን አልታየም።
በዚህ ስልክ ነው የላኩት ቴሌግራም ላይ
ይሄ እኮ ስልክ አይደለም ቁጥር አይደለም እንትን ሰማንያ እስኪ ስድስት የላኩበት እኔ ቴሌግራም ቁጥር ይንገሩኝ። በዚህ ነው
ቆይ ልንገርሽ እሺ ሰባ ስምንት አስራ ስድስት ሰላሳ ዜሮ ስድስት እሱ የኛ ነው የእርስዎ ነው ያልኩት እኔ
አይደለም ሰላሳ ቤት ዜሮ ዘጠኝ ዜሮ ዘጠኝ ሰላሳ ሰላሳ ሰማንያ ሶስት ሰማንያ ስድስት ዘጠና አምስት
መቶ ሀምሳ ብሩ ነው።
አዎ
እሺ አስተላልፌ ልዎታለሁ። መልሱን ስናገኝ እናሳውቆታለን።